ሄሎ ሄሎ
አልበል ሰላም፣ ከ ChipChip ነበር ምደውለውት።
እ ከ ChipChip ነው ምደውለው።
አቤት እ ይቅርታ መሲ group ላይ ገብተው ነበር የ potato for chips ላይ ለችፕስ የሚሆን ድንች።
አዎ
መሲ- መሰ- መሲን ያውቋታል?
እ መሲን ያውቋታል?
አይ አላቃት okay፣ ዝም ብለው ሳያውቁ ነው የገቡት?
ሳይሆን ከደረሰኝ በማለት ነው እ
ከደረሰኝ በማለት ነው okay፣ ይቅርታ። ለሌላ ጊዜዎት ግን የሚያውቁት ሰው ላይ ነው መግባት ያለብዎት።
እሺ እ ይህንኛውን መሲ እ ድንቹን ትወስደውና የአንድ ኪሎ ድንች እ ብር ትልክልዎታለች
እሺ በቴሌ ብር በዚህ ስልክ ማለት ነው በእርስዎ ስልክ።
እሺ እሺ እሺ። ለሌላ ጊዜ እ የሚያውቁት ሰው group ላይ ይግቡ።
እሺ አሁን ትልክልኛለች አዎ አዎ፣ እነግራታለሁ። አሁን እ ትልክልዎታለች።
እሺ ከላከች በኋላ አሳውቂኝ እሺ እሺ። እዛው ያሳይዎታል አይደለ?
አ text አይደርሰዎትም?
ይደርሰኛል በቃ እ ከደረሰዎት በቃ ትልክልዎታለች። አሁን እነግራታለሁ።
እሺ እሺ እሺ።